એમ ઓય મારી બાપા
આવે છે પણ.
અંદરનો દન તરસેલે
આવડે જ છે તને તો.
ሰሞኑን የሆነ አይሩባቸ ብደውላችሁ ብደውላችሁ አንቺ አይደለሽም ወንዱ ልጅ ነው ማስታወቂያ ያደረገው። እሱን አይቼ ደውዬ ምንም ምላሽ አልሰጠም። ይህ ብደውል ብደውል አያነሳም ስልኩ። ምንድን ነው
ስልኮ ጥራት አንቺ የለውም፣ አይደለም።
ይሰማኝ አይደለም።
እ?
ስልኮ ጥራት የለውም። መልሰው ይደውሉልናል።
አ
ደውሉልን መልሰው። ጥራት የለውም ስልኮ እሺ እየሰማኝ እሺ አይደለም።
እሺ እሺ እሺ እወድሻለሁ።